ቤዛ ናት። የጠርክ ስልክ ማን ነው? ሄሎ በለው። ሄሎ
ሄሎ አቤት ምን ደውልልህ? ከአዲስ አበባ ፌዴራል ፖሊስ ኮሚሽን ነው። በቤተሰቡን ባለው ግርግር አ- ተብሎ ልሚ
በል ፖሊሶቹ